ولا dhacay boolaa waa siide wallaahi way dhacay Lo bisabedinaysan.
lacag አቤት አቤት፣ እናትዬ ሰላም ነው?
ሰላም ነው ያው አቤት፣ እሺ፣ እናንተ እናንተ ቢሮንን እና ቤት ቤት ነን እና ገንዘብ አለን እስካሁን እንተ- እንትን እ፣ ልከናል አምስት ቀን ልከናል እያላችሁ እስካሁን ምንም አላካችሁልን። ቢሮዎቹ ጋር ቢሮዎቹ ጋር ነኝ እና ወይም ኮምፒውተሩን ኮምፒውተሩን ልዘረው ወይ እያለ ነው።
የት ቢሮ ነው?
እዚህ ቤት ቤት የት የት ነው አባ?
ቤት የመጣችሁ ቤት ነበር?
ቤት ጂጂ ጋር ነው። አ
አይ ለምን ኮምፒውተሩን ይወስዳል? ችግር የለውም። አሁን ሳንቲሞችን አዋርተናቸው ነበር እና እ ይገባል ብሏል። ዛሬ እስከ ስድስት ሰባት ሰዓት ድረስ ም- ጠብቁን እስኪ ትንሽ እኛ ሰ- ብሩን አሁን የያዙ ሳንቲሞች ነው። የሳንቲሞችን ስልክ ልስክ
ኧረ ልጁ ሁሌ እንደዚህ ሁሌ ነው እንደዚህ የምትሉኝ እና አላምናችሁም።
በእርግጥ ሁሌ እንደዚህ ተፈጥሮ አይደለም። ምናልባት እሱ እንግዲህ የሚለው ሁሌ ሁሌ ጊዜ እንደዚህ እያላችሁኝ ነው። የሚከላ ኮዘ ይስብ ኩላላ ይናከ በጣም ይቅርታ በለውና የማናጀሩን ስልክ ልስጥ እና አናግረው እሱን ማኔጅ የለም ብርክ ይታኩስ
ሄሎ ጅጅግ በአምስተኛ ቀን ነው ለማኔጀር ምናምን ስል ሄሎ ሄሎ ጅጅጋ እኮ ነው። አዎ እየሽ
ኤው እናቱ እንደ አንድ እሺ hello ኤው ስልኩን አሁን ልጁ ልንገርክ ይኸውልህ ኧረ ማኔጀር አልፈልግም። ከአምስት ቀን በኋላ ነው ማኔጀር ምናምን የምትሉት። ወይ ወይ ኮምፒውተሩን ወስዷል ወይም እንደ ገንዘባችን ላኩልን እያለ ነው ልጁ ተናዷል።
እኮ ገንዘቡ እንዲላክ እኮ- አማርኛ ስለማይችል አ አ እሺ።
hello አ hello hello አ ደህና ነው አባቱ።
አ- ሰይድ ነህ መሀመድ?
ኧረ ተው ሰይድ ምናምን ምናምን አይደለም ልጁ አማርኛ አይችልም።
አ፣ ከዛ እንኳን- እናንተ ሄሎ፣ ቢሮ እናንተ ቢሮ ጋር ነን። ቆይ ልንገርህ፣ እኔ ቢሮችሁ ጋር ነን። ልጁ ተናዷል። ኮምፒውተሩን ወስዷል ብሎ እያለ ነው። እኔ አረጋግጬ እኔ ያናገረችዋለሁ። ቆይ እስኪ ምንድን ነው እና አምስት ቀኔ ነው አለ ገንዘቤን ይልካለሁ ተብዬ thank you።
ይላክ ተብሎ እስካሁን አልተላከልኝም ማለት ስንት ብር ነው?
ሁለት ሺህ ነው የማሚስ ሁለት ሺህ አምስት መቶ ብር ነው ስልክ ቁጥር ንገረኝ።
ላምበርካ ሼክ ዜሮ ዘጠኝ ሰላሳ አንድ ሀምሳ ሰባ ስድስት እሺ ሰላሳ አንድ ሰላሳ አንድ አ፣ ይኸውልህ አባ እ እ እ፣ ከእኛ ሳይድ ጨርሰን ነበር እ።
እና ሳንቲፔ እሺ።
ሳንቲፔ ነው በለው እስኪ እ ሳንቲም ነው ወይ በለው ሳንቲፔ ነው በለው እሱ ማለት መላዕግ ሳንቲም አዎ ሳንቲም ነው እሺ እንካ የሳንቲፔ ማናጀር ስልኩን ልስጥ እንካ ያዝ
ሳንቲም ማኔጀር አ፣ ሳንቲም አልፈልግም እያለ ነው እንግዲህ ልንገርህ አምስተ- አምስተኛ ቀኔ ነው ያለ እኮ ልጁ ተናዷል ይኸውልህ እ ያስገባለታል እሱ ቀጥታ ስለሚያስገባለት እ ስልኩን ልንገርህ
ተወስኩ ግን ያ ለምርጊ ተቆሸጎ እ- እ- እንደ እሱ እሱ እሱ ጋር ብደውልም አሁን ሪፖርት ምናምን ይላል። እሱ ነው አይ፣ አይልም አይልም አይልም እሱ እሱ ቀጥታ ነው።
ይሁን እኮ እኔ እኮ እያያዝኩት ነው። ተናዷል። በይ የሆነ ቤት ቤት ጋር በሩ ጋር ቆመናል በቃ እሺ፣ ዜሮ ዘጠኝ ሰላሳ እና ሁለት ስልኩ ልንገርህ።
የማንን እሺ እምብያ ነው እኮ እሱን ምንም አላናግረውም።
አንተ ያዝና አንተ ያዝና ደውለት፣ ወዲያው ያስገባለታል።
እሺ ዜሮ- ዜሮ ዘጠኝ ሰላሳ ሁለት
ቆይ ቆይ ቆይ ዜሮ ዘጠኝ ሰላሳ ሁለት
ዜሮ ዘጠኝ ሰላሳ ሁለት ሀያ ሰባት
ሀያ ሰባት ሀያ
ሀያ ስልሳ ሰባት
ስልሳ ሰባት አ ሳንቲፔ። እሺ
እሺ ችግር የለውም እናንተም ደውላት ንገሩ። እስኪ አሁን ዝም ብለን ያስገባለታል፣ ከነ አሁን ያስገባለታል፣ ደውልለት።
ይሄ ያስገባለት ግን እናንተ ሪፖርት አድርጉልኝ እያለ ነው። አሁኑ ነገሩት እሺ እሺ እራሳችሁ ለምን አትደውሉም እያለ ነው። እሺ ያው እንደዛ ብሏል እንግዲህ።
እሺ እሺ፣ ቴንኪው አንተ ግን በጣም